የመውደዷን መላ ፍዳን የመውደዷን መላ ፍዳ ጅምሩን ሳይፈራሁ ፍዳ ሰጋሁኝ ለኋላ ፍዳ ሰጋሁኝ ለኋላ ፍዳን አስተናግድ ቅጠል ፍዳን እንዳቀመሰችኝ ፍዳን እንዳቀመሰችኝ ፍዳ ሚስጥሬና ጉዴን ፍዳን አስለፈለፈችኝ ፍዳን አስለፈለፈችኝ ብንክንፍ አርጎኝ ያችን ሰው ማፍቀሬ ብንክንፍ አርጎኝ ያችን ሰው ማፍቀሬ የምጠበቅበት ቀረ ቁም ነገሬ ፍቅር ጉዳ ፈላ ፍቅር ፍቅር ጉዳ ፈላ ፍቅር ፍቅር ጉዳ ፈላ ፍቅር ፍቅር ጉዳ ፈላ አፈላ ማንም ታልኝ መላ መላ ማንም ታልኝ መላ መላ ፍዳና ቤት ለመወደድ ፍዳ መላውን ስታውቅ ፍዳ መላውን ስታውቅ ፍዳ ሳትጠገብ ሸሸት ፍዳ ሳትረሳ በቅር ፍዳን ሳትረሳ በቅር ፍዳ ትነካካኝና ፍዳ ስትመስል ረሳችኝ ፍዳ ስትመስል ረሳችኝ ፍዳን እልሁ እየነዳኝ ፍዳ ከቤቷ ዘዋልኮኝ ፍዳ ከቤቷ ዘዋልኮኝ የእሷ መስተዋድድ ልቤን ባይሰውረኝ የእሷ መስተዋድድ ልቤን ባይሰውረኝ እግሬን መሰብሰቢያን ሰፊ ቤት ነበር ፍቅር ጉዳ ፈላ ፍቅር ፍቅር ጉዳ ፈላ ፍቅር ፍቅር ጉዳ ፈላ ፍቅር ፍቅር ጉዳ ፈላ አፈላ ማንም ታልኝ መላ መላ ማንም ታልኝ መላ መላ ፍዳ ከቦታ ጥቼው ፍዳን አካሌን ልቤን ፍዳን አካሌን ልቤን ፍዳ ላወጋት አስቤ ፍዳ ላዋያት ጉዴን ፍዳ ላዋያት ጉዴን ፍዳ ሰው ሲያፈላልገኝ ፍዳ ቀልቤን ከጣልኩበት ፍዳ ቀልቤን ከጣልኩበት ፍዳ ነገር ቢኖራት ነው ፍዳን ያልተገኘችበት ፍዳን ያልተገኘችበት ጭንቀቴን ያላየ ይለኛል አይናውጣ ጭንቀቴን ያላየ ይለኛል አይናውጣ የነገሯ አነሳሽ ቆስቋሿ ተቀምጣ ያዝጣል በማድረግ ብታብ ከነክለኝ ያዝጣል በማድረግ ብታብ ከነክለኝ ፍቅሯ ጉዳ ፈላ ገፍቶ ደጇ ጣለኝ